hello hello።
ጤና ይስጥልኝ። አላይ መሀመድ ነው።
አዎ፣ እሺ፣ እሺ።
እሺ የምደውለው ከ We Plus Solution ነው።
እህ፣ ከ We Plus Solution የሚባል ድርጅት ነው።
እሺ፣
We Plus በቅርቡ አንድ app develop አድርገዋል እና እዛ app ውስጥ የተለያየ service የሚሰጡ አሉና አንደኛው የእናንተ አይነት category ሲሆን እ፣ እዛ ላይ እናንተ በነፃ ተመዝግባችሁ እ፣ promote እንዲሆንም እንድትገበያዩበትም ነበረ ፍቃደኛ ከሆናችሁ እንድትመዘገቡ።
እንደ እንትን ነው መሽ online platform ነገር ነው።
አዎ app ነው። እዛ ላይ ተመዝግባችሁ እንደ Jiji ያለው አዎ፣ እንደዛ- እንደዛ አይነት stuff ነው።
እሺ፣ እሺ።
እ፣ link ልላክልህ በዚህ ቴሌግራም ላይ አላክልኛው።
እሺ፣ ልክልሃለሁ። ከዛ ውርድ app ኡን ትመዘገባለህ።
እሺ፣ እሺ፣ መልካም ቀን። አመሰግናለሁ።
እሺ፣ አመሰግናለሁ።